hello ጤና ይስጥልኝ ጭብጭብ
ጤና ይስጥልኝ።
አብሮ ይስጥልን።
እንትን አስር ሰው invite አድርጌ እስካሁን ግን አል- አልደረሰኝም ገንዘብ።
አልተደወለሎት እንትናት አዎ አልተደወለም።
እስቲ ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ አርባ አምስት እሺ ሰባ ስድስት ሰባ ስድስት ስልሳ ስልሳ አስራ ሶስት አስራ ሶስት አስር ሰውን invite ያደረጉት አዎ
ስሞትን ማን ልበል ሄኖክ ተሾመ
ሄኖክ አዎ
ነበር location
እ?
location ኑ ያለበት ቦታ
አሁን ነው አዎ
አሁን ወደ እስጢፋኖስ አካባቢ
እስጢፋኖስ እሺ እንደውሎታለን check አድርገን
እሺ እንትን እንዴት ነው ማ- ማ- withdraw ማድረግ ይቻላል
withdraw እንኳን ማድረግ አይቻልም፣ ግን እስቲ አማራጭ ካለ check አድርገን እንደውላለን። ያው በቴሌ ብር ነው የሚገባው። እ፣ ይቅርታ በቴሌ ብር ሳይሆን wallet ኦ ላይ ነው የሚገባው።
okay እዛ እዛው ነው መጠቀም የምችለው አዎ okay ነው እሺ እሺ እሺ እንደውላለን። እሺ እሺ እሺ፣ መልካም ቀን